vacation.
ሄሎ
ሄሎ ሄሎ፣ ሰላም ነው?
ሰላም ጤና ይስጥልኝ።
እ, አይ ብር እያለ ላ- ለ- coin ለመግዛት እንዲህ ብሎን
ምን አሉ?
እ፣ እኮ ብር እያለ ማለት ነው።
እ
coin አልገዛም።
coin እ፣ ሁለት ቁጥር ስንት ብር አለ?
እ፣ ሰባት ብር ነው።
የስንት ብር ፈልገው?
የአንድ ብር ሁለት coin አይደለ? ወይስ የሁለት ብር ነው? የሁለት ብር አንድ coin።
ሁለት ብር ነው። ሁለት ብር አንድ coin
አዎ እኮ እሱን ፈልጌ ነው።
እኮ ያስገቡ አንድ ቁጥር። አሁን ለምሳሌ አንድ ከሆነ አንድ ብለው ያስገቡና እምቢ ካሉት አዎ መልሰው ይሉኛል።
እኮ አሁን እንደዛ ታስገባ ያሉት ቀሪ ሰባ አነስተኛ ነው የሚለው።
እሺ check አደርግልዎታለሁ። በቃ በዚህ እሺ።
መልሶ እሺ በ- በ- በዚህኛው ስልክ ነው። እሺ
እሺ እሺ